ሰላም ጤና ይስጥልኝ ክትት
order አዝዤ ነበር እና አልመጣልኝም እስካሁን።
መቼ? ዛሬ ነው?
አይ አይደለም፣ ከትናንት ወዲያማ ነበር ያዘዝኩትኝ።
በዚህ ስልክ ቁጥር ነው?
አዎ። አይ በዚህ ሳይሆን ስልክ ቁጥሩ ልንገር፣ እሺ፣ ዜሮ ዘጠኝ አስር
እሺ፣ አርባ አምስት ሀያ ስምንት እሺ።
ዘጠና አራት
ትላንትና ነው ያሉኝ?
አዎ ትናንትና ተጠቃሎ ነበረ።
በሁለት product ነው።
አዎ ሽንኩርትና ቀይስር
እዚህ ጋር እንደተነሳ ነው የሚያሳየኝ። check ያደርጋሉ። የ driver ስልክ ልንገሩት ወይስ check አድርጌ ልደውልዎት እኔ?
እሺ ወይ check አድርገሽ ደውዪልኛ።
እሺ እኔ ልደውልዎት።
ለማላቸው እሺ እሺ